ሄሎ ጤና ይስጥልን Best Bet
አዎ ሰላም ነው አለ አባት አለን አለን ሰላም ነው አለን። ትናንት የሆነ ጨዋታ እንትን ብዬ ብሩ አልተለቀቀልኝም።
okay የትኬት ነው ያ በአይ በ- በ- በእንትን ነው በሞባይል
okay እሺ
እ፣
ካሰር ኮዱ ንገረኝ የትኬቱ
እቺ ID የምትሏ አ ከታች ያለችው እ፣ ID የምትሏ F አራት ሰላሳ ዘጠኝ
F አራት ሰላሳ ዘጠኝ አ፣ አምስት እሺ ኢ
እሺ ሶስት እሺ ኤፍ እሺ አምስት መቶ ዘጠና ዘጠኝ
እሺ ሀምሳ አራት እሺ ቲ
እሺ ኢ እሺ ቢ
ዲ ቢ ቢ ቢ እሺ ዲ አይ ቢ ቢ ኤ ቢ ማለት ነው። ከኤ ቀጥሎ ቢ ቢ ከኢ ማለት ነው።
ቀጥሎ ቢ ነዋ ከኢ ቀጥሎ ቢ አዎ።
እሺ ከዛ ከዛ ሰላሳ ሁለት እሺ አስራ ስምንት
okay አንድ postponed ጨዋታ አለው ባየር ሙኒክ ከዩኒየን በርሊን አዎ postponed ሆኗል እሺ እሱ ጨዋታ postponed ስለሆነ እ፣ ሀያ አራት ሰዓት መጠበቅ አለብህ ሀያ አራት ሰዓት ሲሞላው ይለቅልሃል እሺ እሺ እሺ ኢንሻአላህ እሺ አባቴ አመሰግናለሁ።
ችግር የለውም